ጤናሽ ይስጥልኝ ቤት ሰላም ነው ሰላም አለ አለ ወጪ ያዝ እንጂ እምቢ አለኝ። ካሽ ይዝሯል ሪኩዌስት
በዚህ ቁጥር ነው እ በዚህ ቁጥር አዎ በዚህ ቁጥር ወደ ቴሌ ብር አዝዞ
ወደ ቴሌ ብርሽ ምንድን ነው የሚለው? status ኡን አይተውታል?
እ status ኡን አይተውት ነበር? ምንድን ነው የሚለው?
cash withdrawal request በሚለው ነው I think ሳወጣ የመጀመሪያ ነው።
አምስት መቶ ብር ነው።
አዎ
okay በ voucher ነበረ ያወጡት። ለዛ ነው
ነው እንዴ?
በ voucher አዎ፣ በ voucher ሲሆን ኮድ ነው የሚሰጡት።
እ ኮዱን እ፣ ሱቅ ሄደው ነው የሚያወጡት ገንዘቡን በ cash አለበለዚያ መመለስ ይችላሉ ወደ ቤት ቤት account።
እሺ መልስልኝ።
okay ከኛ side አንችልም፣ እርስዎ ነው የሚመልሱት። በዚህ ምን ላይ ስልክ- ገብቼ ነው የምመልስ?
አዎ፣ በዚህ ስልክ በቴሌግራም ላክሉት step ኦቹ።
አዎ አዎ ላክልኝና አልመልስም።
እሺ አሁን እልክሎታለሁ። እሺ፣ እሺ አመሰግናለሁ።
እሺ መልካም ቀን።